እንግዳ አይነሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ እንግዳ አይነሽ የኔ ሰቀቀን እወድሻለሁ ነይ በቀን በቀን የኔ እንግዳ ገና ከበሩ ላይ የኔ እንግዳ ስትጀምር ሰላምታ የኔ እንግዳ ወሪ ብላ አንኳኩታ የኔ እንግዳ ስትላካ እንጅርታ የኔ እንግዳ ደስታ ይሰማኛል የኔ እንግዳ ሳያት ረካለኝ እየኔ እንግዳ እኔም ሴኒ ብዬ እየኔ እንግዳ ልቀበላታለ እንግዳ አይነሽ የኔ ትዝታ ለእሁድ አጥቢያ ነይ ቅዳሜ ማታ እንግዳ አይነሽ የማትሰለችኝ በተመቸሽ ቀን መተሽ አጫውቺ የኔ እንግዳ ከበሩ ቆማች የኔ እንግዳን እንድትቀበሏ የኔ እንግዳ የሐረሯን ሽጋ የኔ እንግዳ ጀባጀባ ብሎ የኔ እንግዳ ከሩቅ እያያች የኔ እንግዳ ጠብቋ ስትመጣ የኔ እንግዳ የሐረር ሸጋ ናት የኔ እንግዳ ጭንቃችንም ጣጣ እንግዳ አይነሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ እንግዳ አይነሽ የኔ ሰቀቀን እወድሻለሁ እኔ በቀን በቀን